ሄደንኝ መኮምደብ ጤና ይስጥልኝ። ቦ ነበረኝ አውቃት እንደ ያል
ደውያለሁኝ በእንትን ላይ ቴሌግራም ላይ ስክሪንሾት አድርገህ ላክልን አሉኝ። ዲፖዚት ያደረግልኝ ሀይላለን አሉኝ። አያረጉም ወይም አይሉኝ ገሚም ስልክ ቴሌግራም ትክክል አይደለም። ምንድን ነው
ቁጥር በዚህ ነበረ ስንጽ
አዎ ይሄ ነው ቁጥር ያለ ደውት አዎ አዎ
ያየውሎች ትማልበል እ እ ያችን አቤት
ማለደመያችን ይሰማል።
አዎ ይሰማኛል። ምን አልሽ?
ማልበል
ዳግማዊ እኔን
ደመያችን ይሰማል።
ይሰማኛል። አዎ ዳግማዊ እኔን አልኩኝ። አይሰማም።
ደመያችን አቤት አቤት፣ አይሰማም።
አሁን ይሰማል።
ዳግማዊ ዳንኤል፣ አሁን ይሰማል።
ዳግማዊ ዳንኤል።
አሁን እሺ፣ ተላልፎልታል። ሪሻቱ ልከውልናል። ቴሌ
አላኩልኝም። ሀይ እንላለን አሉኝ። ቴሌግራም ላይ አላኩልኝ። ቴሌግራም የድሮ ስልካችሁ የቴሌግራም እሺ እ እህ ተቀሙበትን ዩ- እ?
ስልክ ቁጥር ይንገሩኝና ልላክ።
ይሄ- ይኸውና በዚሁ- በዚሁ ስልክ ነው የምቀበው ቴሌግራም
አይ ልኩልናል። ስክሪንሻት ልኩኝ አዎ ይሰማታል።
እኮ በዚህ ከ- ስልክ ቁጥሩን ላኩልኛ
እኔ አሁን እ፣ ሳለው ቴሌግራም ላይ ያደርጉልናል ማለት ነው።
እሺ ልከሽዋ ቴሌግራም ላይ እሺ እሺ እሺ ደግሞ ሌላም ረዳውት ነገር አለ
የለም የለም የለም አመሰግናለሁ
ወልና አመሰግናለን። አግሪ ለከምሰም ባቀብ